አክሰል አብሮ ይስጥልኝ።
ሰላም ልላክ
ብር እንድትለቀቅ ሊፈልግ ነበርና
እሺ ሽ ዊዝድሮ አድርገህ ነው
እ ዊዝድሮ አድርገህ ነው
አንድ ጥሎኝ ኦኬ እሺ ትኬት ነው አ እሺ ንገረኝ ካሽ አስራ ሶስት አስራ ሶስት ሰባ ሶስት እሺ
ሰባ ሶስት እም፣ ድጋሜ አ እሺ ሰላሳ ስምንት
እሺ ይሄ አንድ ጨዋታ void እና አንድ ቀይ ነው ያለውና ቦነስ አያስገኝም እሺ
አያስገኝም አዎ አንድ void ስላለው የሱ እሺ።
ይቀንሳል ሌላ አለ ሌላ የለኝም አመሰግናለሁ እሺ መልካም ቀን እንድሆን እሺ እሺ